Hello ሰላም ጤና ይስጥልኝ
አብሮ ይስጥልን
Donkey Tube ነው የምንረዳዎት?
የሆነ ማስታወቂያ አይቼ ነበርና ውጭ ሀገር ሄዳችሁ ባልሆነም እንትን ተጭበርብራችሁ የተመለሳችሁ ምናምን የሚል
ይቅርታ፣ እንደዚህ አይነት ማስታወቂያ አልለቀቅንም። ምን ላይ ነው ያዩት?
YouTube ላይ
Donkey Tube ላይ ነው።
አዎ
እሺ፣ ከዛስ? እሺ
እና ከሱ መረጃ ለማ- ለማወቅ ነበረ የምንሰጠው ድጋፍ አለ ምናምን የሚል ሰምቼ ነበር።
እ ድጋፍ አሁን ላይ የበጎ አድራጎት ጉዳዮችን እየመዘገብን አይደለም። እጃችን ላይ ከአንድ ሺ አምስት መቶ በላይ የተመዘገቡ ስላሉ አሁን ላይ ምዝገባ አቁመናል። እጃችን ላይ ያለውን ስንጨርስ ማስታወቂያ እናወጣለን በአዲስ መልክ እንድትመዘገቡ።
እሺ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። እሺ